ሄሎ ጤና ይስጥልኝ ቅድስት ነኝ አቤት እሺ አንድ ይቅርታ ቤርሳቤን customer ታገናኝ ማን ነው ስምህ ቃለ አብ ቃለ አብ ምንድን ነው ምንድን ነው
እንትን ነው customer ስልኩ አይሰራም እና ከዛ አዎ በመሀል ደውላ አምጣልኝ ልደውልለት ይ- አዎ እ- ውሰድለታ ታዲያ እኮ የሄድኩኝና ያለኝ ቦታ ደርሼ ደግሞ ድጋሚ ስደውል አይሰራም
ለ customer አሁንም ድጋሚ ስትደውል አይሰራም አይሰራም አሁን ለ order ደግሞ ይዣለሁ
እሺ ቆይ እስኪ ድጋሚ ት- ት- ት- አስሞክርላለች ድጋሚ አሁንም እሺ ግን አይሰራም።
on time ኡ አያልቅም ቅድስት አምስት ደቂቃ ነው የቀረው ችግር የለውም ችግር የለውም እሺ
ድጋሚ